Hello ጤና ወይ ይስጥልን።
አውርስትልን ከቤት ቤት ነበር የምደውልልህ።
እሺ ውጤቱን እያየሁት ነበርና correct score ነው የተጫወትከው
እ እ?
ማለት correct score አይደለ የተጫወትከው
አ
እኮ ከ away ውን አራት ይገባል ብለህ ነው የተጫወትከው።
አራት ይገባል እኮ ነው ዜሮ አራት አንድ እንትን የባለሜዳ ዜሮ አይ እሱ እሱማ ልክ እሱ እሱ የሰጠሁሽ ID ስንት ለስንት ያለቀ ነው እሱ ሳይሆን ሌላ ID ነው የምሰጥሽ እኔ ቦ- እንትን ስንት ለስንት ነው ያለቀው ይሄኛው አቶ።
ዜሮ ለአምስት ነው ያለቀው። ባለሜዳው ዜሮ ነው፣ ከሜዳ ውጭ አምስት።
አይ አምስት ለአንድ ነው ያለቀ እኮ የሚል እዚህ Flash Score ላይ ያስቀምጡት ነው እስኪ ጎሎቹ screenshot ምናምን አድርገህ ላክልኝና ቀኑን በምን check ልላክልሽ አድርገው።
በዋትሳፕ ልላክልሽ ዋትሳፕ ወይ ቴሌግራም ወይ ደግሞ ፌስቡክ ላይ
ቴሌግራም ላይ ማልኬለት ከሆነ ማለት ከሌላ ሰው ጋር እያወራው ነበር። ሙሉ ልኬላቸው ነበር ግን አልተግባባንም እና እኮ ምናልባት የላክላቸው ቀኑ ማለት ነው ልክ ላይሆን ይችላል። አንተ የሚያሳየው እ- ውጤት ልክ ላይሆን ይችላል።
ነው ቀኑን ግን ያው እዚ- ቀኑን እዚህ እና እንትን ከአንድ ደንበኛ እኮ ከዚህ በፊት አምስት ለአንድ ነው ያለቀ ብሎ እኮ ነግሮኛል። እ፣ የለም።
ኮዱ ለ ID ው ልንገርህ ስል ነው እ፣ ሴት እ፣ ገብቶ ነው እንጂ አንቺ እና ከአንቺ በፊት የነበረች ልጅ እሺ Flash ማን Score ላይ የምትባል ልጅ እንደውም ናት?
ስማቸውን አይነግሩኝማ እዛ ላይ አይ የ- ወንድ ቴሌግራም ወንድየው ላይ ልጅ ጻፍ።
አ እንትን screenshot አድርጌ ልኬልታለሁ። ይሄ እንትኑ ማለት ነው ቴሌግራም ላይ እንትን ሜሴንጀር ላይ ማወራ ማወራቸው ልጆች እሺ
screenshot አድርጌ ልኬላቸዋለሁ። እ፣ ሰዓቱ ምናምን እንደውም በቤት ሰዓቱንም ስኮር አቲ ቀኑንና በ Flash Score አ በ Flash Score ነው ማየት ያለብህ። በቤት ስኮር አቲ እንደውም በ- በ- ቤት ስኮር አራት ለዜሮ የሚል አለ። አራት ለዜሮ ነው ብዬ ስ- ተጠናቀቀ ስለው አይ አምስት ለአንድ ነው አለኝ እና ወንድየው በቃ እሺ ብዬ አምስት ለአንድ ብዬ ደግሞ both team to score እና even ብዬ ከአሁን ወንድም ላኩት።
ከሆነ እዛ ላይ እ፣ ልክ ሲያዋሩክ ስም አለው ስም ይልኩልሃል።
አዎ እንትን እኮ ነው ዙሬ እሺ በቃ የአምስት ለአንድን even score እና both team score ያልኩትን ID ልላክልህ ብዬ ስደውል ሴት አገኘው እና ሴቷን ሳዋራት ሁለት አይነት score ነው ያለ ቆይ ሪፖርት ላድርግ አንደኛው አምስት ለዜሮ ይላል አንደኛው አምስት ለአንድ ይላል እ፣ እሺ ምናምን ብላ ከዛ በኋላ ጠፋች። አሁን አንቺን እኮ ያገኘሁሽ ሁለተኛ አሁን ታገኘሽ እኮ አይ እሷን አናግረሃት እ፣ እሷ ናት እንድደውልልህ ያደረገችኝና እሺ እያየሁት ስለነበረ ነው እኔ ጋር እሺ የሚያሳየው away አምስት እንዳገባና እ፣ ባለሜዳው ዜሮ እንደሆነ ነው።
እና አሁን እንደዛ የት ታማኝ ከሆነ ታ- እንትኑ እኮ እ?
ነው Flash Score ላይ አሁን የሚቀመጠው ውጤት አይዋሽ ማለት ዩቲዩብ ላይ የሚቀመጥ ነገር ይዋሽ ይዋሻል።
እሺ Flash የትኛውን እንመን የ Flash Score ኡን ላክልኝና ምናልባት እኮ አሁን የ Flash ለምሳሌ Score ኡ በምን ልላክልሽ ነው? አሁን አሁን በሜሴንጀር ከሆነ ሜ- እዛ ላይ አሁን የሚያሳይ ዋትሳፕ የእናንተ ማለት ነው እም፣ መደወልና እ፣ ቴሌ እንትን ላይ ነው ሜሴንጀር እና ቴሌግራም ቴሌግራም ይላል
ቴ- ቴሌግራም ወደ ቴሌግራም አይገባም። ይሄ እንትኑ ያንተ ስልክ ልንገርህማ ቴሌግራም አለኝ።
ቴሌግራም ላይ እሺ ቴሌግራም ላይ አለ ግን አክ- እሺ ወደ በቴሌግራም ላከው ልሞክር።
አዎ አዎ ስልክ እንድነግርህ ብዬ ነው
እሺ
ዜሮ ልሞክረሽ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ሰባ አንድ ሰላሳ አንድ ሰባ አንድ ሰላሳ አንድ ሰባ አንድ
ሰባ አንድ በዚህ ልግባ ቴሌግራም።
አዎ ሀብታም ብለህ እሺ ላክልኝ።
ሀብታም አዎ እሺ እሺ እሺ አይነት ነገር መልካም ቀን።
እሺ ለሁላችሁ